ምናልባት error እንዳይሆን ብቻ ያነሳሁትና እንዳልናደድ መጀመሪያ error ሳነሳ በጣም ነው የምናደደው።
hello፣ hello
አቤት፣ ጤና ይስጥልኝ።
እንዴት ነሽ?
ይመስገን። ወደ ፍሊንስቶን ሆምስ ደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ
እህ፣ እህ፣ እ አዎ እርሶ አቤት፣
ሰማንያ አንድ ሰማንያ ስምንት ላይ ደውለው ነበር እህ
ኢትዮጵያ ሲያስደስት እኔ አልተሳሳትኩም። እሺ መልሰው እንዳይደውሉ የስራ ስልክ ነው።